ቤት ቤት ነው የምንረዳው።
ብር deposit አድርጌ ነበረ
እሺ
እና ምንም ግን ሀምሳ ሀምሳ ብር ሁለት ያስገብቼ ነበር። ምንም የለውም አሁን ገባ።
መ- message ጁን ቴሌግራም ላይ ልከልናል።
አላኩላችሁም? ቴሌግራም ላይ አላክላችሁ አሁን request ቱ message ጁን እና የት- Deposit- የቤት ቤት ስልክህን አድርገህ
እኮ ቴሌግራም ላይ
deposit ቱን ስልሽ deposit request ቱ ነው የምልክልሽ።
አይደለም ከ- ከየት ነው ያስገባኸው?
ከቴሌ ብር ነዋ።
እሺ ከቴሌ ብር ተቀናሽ ሲሆን message ይልክልሃል አይደል?
አዎ እሱም message ነው የምትልክልኝ ቴሌግራም።
Screenshot አድርጌ ላክልሽ።
አዎ።
እሺ።
እሺ እሺ።